ஹலோ ஹலோ
சார்
ஹலோ
આવી ચાલી
ሰላም ጤና ይስጥልኝ
એને સ્ટોરી ሰላም ነው አቶ ምህረቱ
ለእኛ ነው
እሺ ዮናስ እባላለሁ ከስቴን ፎር ኪድስ ነበር የምደውልልህ
ኦኬ
ስልክ ቁጥሮትን አስቀምጠው ነበር ፌስቡክ ላይ ተጨማሪ መረጃ ፈልጋለሁ ብሎ ለ- ስለ ልጆች የኮምፒውተር ፕሮግራሚንግ ስልጠና አስታወሱት
አሁን ጨርሶ ስላሽ ነው ኩኝ መልሼ ነገር ወደ ያቸው
እሺ ደውሉ ችግር የለም